ሰላም ጤና ይስጥልኝ። ቤት ቤት ሰላም ናቸው።
ሰላም እንዴት ነህ? ምን ገንዘብ ነበር?
ጉልገሎ ገንዘብ ጉልገሎ እያደረግ ነበረና ቁጭ ብዬ ነው አለች።
ፔንዲንግ ላይ ነህ?
አዎ አዎ እሺ። ሲስተም ትንሽ ላስቸገረ ነው። ይገባሃል? እሺ መቼ ይገባል?
ጠዋት ይገባል። ከጠዋት ይገባል።
ዋባ ልፈልግ ማለት ናቸው። አሁን የምፈልግ ነበረ አዎ የምትጫወት ነበረ፣ የምፈልግ ግን ነበረ።
ሲስተም ትንሽ ላስቸገረ ነው።
ይዋ በቃ በአስተያየትም እና ስራ እሱ እሺ ቁጥሩ ነገር
አይ አንድ ላይ ነው። የሁሉም ነው እኮ ያንተ ብቻ ስላልሆነ እ ነገ ጠዋት ከጠዋት ድረስ ይስተካከላል ብለዋል። እሺ አባት ቻው።